ሄሎ ሰላም ግስኪ ሄሎ እንዴት ነው? ሰላም ነው?
አለን አለን ሰላም ቢኒያም ቢኒ ነኝ። እንዴት ነው ጉራ?
አይ ብሩክ አይደለሁም ኦኬ፣ እሺ ቢኒ ምን ቢኒያም እንርዳ?
ጅማ እሺ ቢኒያም ጅማ እሺ ምን እንርዳ እንትን የሆነ እንዳልክ ምናምን የሚል ዲላ የሚለው ዩዘሩ አላጫወት ብሏቸው ስፒል እህ? እሺ ሎድ እያደረገ በቃ ዝም ነው የሚለው።
ኦኬ እሺ ወይ ብሩክ ላገናኘህ እንዴ አዎ ብሩክ ካለ ብሩክን አገናኘኝ።
እሺ እሺ እሺ አንድ ትንሽ ጠብቀኝ እሺ ይቅርታ እሺ ችግር የለም። ቢኒያም ነው በለው።
hello hello እንዴ ተከበሩ
አሃ ቡራዬ እንዴት ነህ?
እንዴት ነሽ? አማን ነው አለሁ እንደ እግዚአብሔር ይመስገን ሁሉ ሰላም።
አለን ደውለህ ነበር እንዴ? ስልኬ አ- ስልኬ ዝግ ነው አይ ብዬ ነው።
አልደወልኩም፣ ስልክ ላይ እንኳን አልደወልኩም።
አ ዝግ ነው ብዬ ነው። እሺ አልደወልኩም። እንትን እንዳልክ ዲላ የሚለው እሺ።
spin ኡ load ያደርጋል አይከፍትም።
ኧረ እባክህ እስኪ፣ የምር እሺ AnyDesk ላክና support ላይ check እናደርገዋለን።
እሺ እሺ አባቴ እሺ። ፑል እየተጫወትሽ ነው ደግሞ በቃ አዎ እንጂ ነገ በእናትህ ታሸገ እኮ ምን አቺኝ ያ- እንጫወት እስኪ ታሸገ እኮ በእናትህ እንጫወት እንጫወት ይዋጣልን።
እኔ በቃ ማታ ለምን ስትወጣም በጣም መገናኛ አቺኝም አይ አቺኝም አልችልም። እሱማ ግን አችልም።
መገናኛ እዛው- አይ እችላለሁ የት ነው ስትይ ነበር ሰፈር?
አሉ።
ወዴት ነው ወዴት ነው ሰፈር?
ቦሌ ሚካኤል ነኝ እኔማ ቡልቡላ ኦኬ፣ ማርያም በገና- ነኝ፣ ግን ሰፈሬ OK።
ቦሌ ሚካኤል ነው።
መገናኛ ከረገጥክማ ና የምር እውነት እደውልልሃለሁ ቢኒ።
በቃ መገናኛ ከሆንክ ደውል። የምትመጣ ከሆነ ደውልልኝ።
እሺ እሺ አባቴ እሺ እሺ አሁን support ላይ ልላክልህ።
እ፣ ላከው እሺ እሺ
በቃ እኔ